ጤና ይስጥልኝ አልፌ ሳምራይት ነኝ። እባክዎ ምን ልርዳው?
ሳምራይት ኤርሚያስ ነኝ መልሼ ደወልኩልሽ። ልኬልሻለሁ እንግዲህ ያሉትን ነገሮች።
ልከውልኛል?
አዎ ቴሌግራም ላይ ያልተ mini statement ኡ ነው የሚለውን አወጣሁት።
እሺ message ም ቀጥታ CBE ብር የላከልኝን ሜሴጅ ከስር ልኬዋለሁ።
እሺ ደንበኛችን ገብቶልናል።
አዎ ጉዳዮትን እናስተላልፍልዎታለን።
አሁን ነው አዎ እናስተላልፍልዎታለን። በተስተካከለ ሰዓት ደግሞ ደውለን የምናሳውቆት ይሆናል። መስመር ላይ ያሉ
እ እ በተስተካከለ ሰዓት ደውለን እናሳውቆታለን።
ምን ብዙ ይፈጃል እንዴ?
በዚህ ሰዓት ማለት አንችልም። ባለሙያዎች ባስተካከሉት ሰዓት ደውለን እናሳውቆታለን።